ስልሳ አራት አርባ ዘጠኝ
ስልሳ አራት አርባ ዘጠኝ ምን ነበር?
complete
ማን ነው ስምህ?
በአምላክ እሺ በአምላክ እልልሃለሁ።
እና ስልሳ አራት ሰባ ስድስት ቀን ይወስዳል። ወጣ check አድርግልኝ።
ስልሳ አራት አርባ ስድስት ቅድም ነበር ይወጣል የተባሉት ግን እኮ እንደሱ አልወጣም። አሁን ሳይሆን አልወጣም። check
እ፣ ትሰራዋለህ ታዲያ? ስልሳ አራት አርባ ስድስት አይደለ?
ስልሳ አራት ሰባ ስልሳ አራት ሰባ ስድስት ስልሳ አራት ሰባ ስድስት እሺ፣ check አድርግልሃለሁ። ቢን አይ pin አይደለም አይደል ያልኩሽ እ እንትን ሰኔ ውስጥ አልወጣም ይወጣላል ተብዬ ነበር አልወጣም።
okay ማን ነበር ይወጣልሃል ያለ?
እንትና ማነች ቤት ማነች እኔ እንጃ ጋሽ ባምላክ
የፈረንጅ order ሩ ነው?
አ አ
እሺ ቆይ አንዴ ልጠይቅልህ። ማን ነበር ለማን ነበር ያ-
ለቤተሳቢ ይሁን ለማን ይሁን እኔ እንጃ እኔ ስሟ ማን እንዳለች እሺ አባ ፍቅር ፍቅር ፍቅር ለፍቅር ነው?
አ
ለማን የነገርሽው ከዛ?
እ እባክህ ተወኝ። ለራሷ ከስተምራ ስልኳን ዘግታለች። ቦታ አስተያየት እስኪ አ ሰላም hello
በቃ ይወጣልሃል። እሺ አልወጣም እስከሆነ አልወጣም። አዎ ምን ነው አላችሁ?
እ ምን ነው
አይ don't know። እስቲ ቆይ driver እየተፈለገ ነው። እሺ ለዛ ነው ይወጣልሃል። አሁን ስልሳ አራት ሰባ ስድስት አ እና አ እና ማለት ነው እቺ ደግሞ እቺ ስልሳ አራት አርባ ዘጠኝ ማለት ነው።
እ እኔ እኮ እኔ ላይ cancel መሆን አይችልም። cancel ሊሆንልኝ ይችላል። እንዴ? የሚሆን እድል አለው?
ምን አልከኝ?
ኮምፕሊት ካልሽ ያኛውን ያኛውን ኮምፕሊት
ያኛውን complete ብዬልሃለሁ።
እንዴ ጋንዲ ሆስፒታል ጋንዲ ሆስፒታል የት ነው እንዴ?
እንዴ ስልሳ አራት አርባ ዘጠኝ አልጨረስኩም እንዴ?
ቆይ እሺ ቆይ እስኪ አንዴ እሺ መልሼ ልሂድ። complete ነው ችግር የለውም። በቃ እሺ አባ complete ብዬዋለሁ።
በቃ አስተውል።
እሺ አባ